Hello hello መሰረት ነኝ ምን ልታዘዝ?
እ እዚህ ኮኮን juice order ይዤ ነበረና ወጥቷል።
ማን ነው ስምህ?
ገብረ ህይወት እ ገብረ ህይወት order number ኡን ታስታውሰዋለህ? ገብረ ህይወት አዎ አዎ
order እ ወይ- ንገረኝ።
ሰባ አራት ሀምሳ ስድስት ሀያ አራት ሀምሳ ስድስት ሀያ አራት ነኛ ያልከኛ ገብረ ህይወት አዎ አዎ እሺ፣ ሀምሳ አንዴ ስድስት እስኪ ሀያ አራት ጠብቀኝ። እንትን እሺ።
ምግቡን አውጥተዋል እንዴ?
አዎ ወጥቷል። ሌላ እዛ የሆነ አንድ አውጥቶታል እኔ ጋር ገብቷል ብሎ እዛ ተገናኘንና እሱ አወጣው።
ማን ነው ስሙ?
በስሙ እንኳን አላወቅኩትም፣ ግን ሂደዋል። እሱ already ደውልለት እኔ ጋር ነው የገባ አለኝ።
እስኪ ቆይ check ላድርገው።
እሺ
ገብረ ህይወት አቤት ከኮኮምቦሌ ወደ እንዴ የአንተ ድራይቨር የራስህ እንትን እኮ ነው።
እ እሺ አይ ኤርሚያስ ንጋቱ የሚባል ልጅ ነው ያወጣው።
መሰለኝ እንጃ ብቻ አንድ ይዘት አሁን ወጣ።
አይ ሁለት ምስኪን ነው።
የድራይቨር አንድ ነው በቃ።
ፔዛና እ፣ አንድ ሻካ እንትን
እኮ ኤርሚያስ ሁለት።
ንጋቱ የሚባል ልጅ ነው።
እሱ ነው መሰለኝ እንጃ ብቻ ስሙ አዎ አላወቅኩም።
የድራይቨር ኦርደር ነው። በቃ ካንተ ላይ አስወጣላለሁ። እሺ እሱ ላይ ነው እሺ የማስገባው። እሺ እሺ አልችልም። እሺ እሺ